ሄሎ ጤና ይስጥልኝ።
መኪና ተ- መኪና ተገኘን ብለው እነሱ መመለስ ይቻላል።
እ፣ ወጥተዋል እኮ ካስል ለማድረግ መኪና አግኝተው ትንሽ ቆዩ ከወጡ ማዘር ወሰዷቸው፣ ወሰዷቸው።
ደውሉላቸው። አዎ ወስ- ወረዳ አግኝተዋል አዎ፣ ሄደዋቸው ወሰዷቸው፣ ይዟቸው እኮ ማዘር። አሁን እንደዛ መኪናዎችን ቢያገኙ ባስደውሉን ጥሩ ነበር። ከወጡ በጣም ት- ት- ቆይተዋል።
እ? እ?
ከወጡ ትንሽ ቆይተው ነበረ ስልክ የላቸው እንዴ?
እ? እ?
ስልክ የላቸው አላቸው። እሱማ ግን ታዲያ ነገሯቸው ከሚለፉ
እሺ። አይ ቀደም ብሎ ቢያሳውቁኝ መልካም ነበር። እሺ፣ አዎ፣ ይቅርታ መሬት
እሺ።
ነገሯቸው